హలో አቤት ሚኒስትሩ ሰላም ነው አለን።
ጥያቄ ነበረኝ እና እሺ ምን ነበር?
አሁን በቴሌግራም ምስላችሁ መልስ አትገልጽላሉ እናንተ ጋር ማለት ነው። ረዱ የሚባል እና ረዱ ረዱ።
እኔ ነኝ ረዱ አባ።
እሺ ለምን እናቴ አሁን ማንቸስተር ዩናይትድን ማለት ነው እሺ
ይህም ይሸናነፋሉ ብዬ ደብርዳት አስራ ሁለት ብዬ ነው ይላሉ።
እሺ
እሱ ደግሞ ይሸናነፋሉ ማለት ነው።
ገባኝ የብቻ እኮ ለዚህ ተወዳዳሪ ኤል ሲሆን- አባ ለሱ እኮ ነው ኤል ሙሉን አፕዴት ይሁንና ጨዋታዎቹ ይለቁና ማለት ነው።
አይ ከአሁን ኤክስ ካረጋችኝ እስኪ ያልኩ ድረስ ምን አስጠበቀኝ? ኤክስ ነኝ ብዬ መተኛ አይ ችግር የለውም ኤል ወንድሜ ሙሉን የላኩልን ዝም ብዬ ነው እንጂ ሙሉ ሲያልቅ ነው አፕዴት ሆኖ የሚላከው።
እሱን አትሊስት ልታስረጅኝ ይገባል በሚሴቱ ብዬ ነው ረድ አዎ እሱን ልክ ነሽ፣ ትክክል እኮ ነው አባ። ብዙ እንደዚህ እንደዚህ ነው ተናጋሪ ስህተት ዛሬ- አለው ለመሰለሽ አዎ አሁን ማንቸስተር ዩናይትድ ይሸናነፋል ብዬ ላኩኝ። ራይት ሊሆን ይገባል ተሸንፏል አይደል?
አዎ ትክክል ነው አንተ ትክክል ነህ።
ታዲያ እኔ ኤክስ ለምን ሆነ ላከችልኝ?
ፊክስን ፊክስን ስላላየሁት ነው እንጂ አብ- ማን ነበር ስም ይቅርታ።
እ፣ ሀና ነው የሚለው ስልኩ የባለቤት ነው። እኔ የምትዋት ጉዳይ የራሴ ነው።
እሺ ኤላ እ፣ እንትን ይላል ሙሉ ይለቅና ጨዋታው ማለት ነው እኔ ዛሬ አልቃል ይመስለኛል። ከዛ ነገ ሙሉ update ሆኖ ይል- ይ- እንትን ይልልሃል። እሺ error እንኳን ካለ እኔ ግን ለምን መሰለሽ ረዱ ለምን እንደሆነ አይደለም ታውቃለህ?
እ፣ አንተ ጨዋታውን ትክክል ነው፣ አሸንፈዋል እኮ ግን update ስላልሆነ ነው። update የሆነ ነገር ሆኖ lost ቢሆን ጥያቄ ያስነሳል። አሁን ግን ሙሉ ይለቅና ትኬቱ ሰማኝ ወንድሜ፣ ሙሉ ይለቅና ከዛ በኋላ ያንን እ፣ ድጋሚ ካልታረመ እንልክላቸዋለን ማለት ነው ለ provider ኦች። እሺ እሺ እና ሙሉ እኔ ከምን ይለቅልኝ መሰለሽ ነው።
ገብቶኛል። ከምን አኳያ መሰለሽ ልልሽ የፈለግኩት እሺ ከዚህ በፊት እንደዚህ አይነት ስህተቶች X ሲሆኑ ማለት ነው አ ኦ lo- lost ሆነ ማለት ነው። garbage ገባ ብዬ በቃ አንድ ቀንም check አድርጌው አላውቅም።
አዎ።
ዛሬ ግን እያየሁት የነበረ ጨዋታ ስለነበረ ነው የገረመኝ።
አረ ትክክል ስለዚህ ሁሌ ነው።
ጥንቃቄ ያስፈልገኛል። እ?
አረ አያስፈልግም። ይሄ እኮ ምንም እኮ lost አልሆነም እኮ አይተዋል አይደል? lost lost አልሆነም እኮ እኮ ገብቶኛል እኮ አይ ከዚህ በፊት የነበረውን ነገሮች እ፣ ስላሰብኳቸው እስካሁን ድረስ በቃ X ሲሆን ኦ እ፣ በቃ ምናምን ብዬ ነው የምተው። ግን ዛሬ አይ፣ እያየሁት የነበረ ጨዋታ አረ ሌላ ስለሆነ ቀን ነው check ማድረግ ትችላለህ። ምንም ስህተት እስካሁን ድረስ የተገኘ ነገር የለም ወንድሜ። ላኪልኝ ስትለኝ ላኩልክ። ከዛ በኋላ ግን መናገር የሚቻለው እንዴት ነው? update ከሆነ በኋላ ነው። ገባ?
እሺ።
አሁን ደግሞ update ያልሆነ ነው እና ምንም እስካሁን ምንም አይነት ስህተት የለም። ሁሉንም check ማድረግ ትችላለህ። ያለፈውንም እሺ፣
thank you እሺ፣ ችግር የለም አባቴ። መልካም እሺ